ሄሎ ሄሎ ጤና ይስጥልኝ።
እንዴት ናችሁ? ሰላሞች አለ እግዚአብሔር ይመስገን።
አለን። እዩሽ ባለፈው ማሽን አስገብተን ነበር እና እ፣ በዚህ ደውላችሁ ጠይቁን ብለሽ ነበረ። ያቺ አወቅሽኝ እግሯን የሚያማት
ምን?
ልጅዮ ይዣት መጣ እግሯን የሚያማት ልጅ ወይ ወይ ይዣት ወይ መጣ እንዴት ነሽ?
አለው። ደህና ነኝ። እንዴት አለ ነሽ?
እግዚአብሔር ይመስገን።
እኮ ምን አልደወሉልንም እና በጣም ሲቆይ ጊዜ ምን አሃ።
ብዙም ብልሽት የለውም ኔትወርክ ስለነበረ ችግሩ እ፣ ሲቆዩ ጊዜ በዚህ ደውይ ስላልሽኝ ደወልኩልሽ።
እሺ እና የማሽን ቁጥር ትነግሪኛለሽ?
እሺ ልንገርሽ። እሺ አንድ ጠብቂ። እሺ ሰላም ነው ጤና ነን?
ሁሉ ሰላም እግዚአብሔር ይመስገን። አንቺ ጋር ቤተሰብ ሁሉ ሰላም እግዚአብሔር ይመስገን።
አለ።
እሺ ማሽን ቁጥሩ PLA PLA እሺ
ሶስት ዜሮ እ፣ አርባ ሁለት ሀምሳ አርባ ሁለት አምስት ሀምሳ ሀምሳ አይ አርባ ሁለት ሀምሳ እሺ አርባ ሁለት ሀምሳ
PLA ሶስት ዜሮ አርባ ሁለት ሀምሳ እሺ ታሪክ ላሳውቅሽ?
እሺ አሳውቂኝ ደስ ይለኛል። እሺ አመሰግናለሁ።
እሺ